Hello ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
ከ WePlus Solution ድርጅት ነው የምደውለው።
እሺ፣ WePlus አንድ application ይዞ መጥቷል እና እዛ application ውስጥ ድርጅቶን እንዲያስመዘግቡ እና በነፃ እንዲያስተዋውቁ ነው። application አችንን Play Store ወይም App Store ላይ WePlus Solution Store የሚለውን application ያገኙታል እና እዛ ላይ ነው ምዝገባው።
እሺ፣ እሺ፣ እሺ።
እሺ፣ link በዛውም መላክ እችላለሁ ስሙንም።
link ላኪልኝ።
እሺ፣ እልክልሃለሁ።
እሺ መልካም ቀን።